hello ጤና ይስጥልኝ እንዴት ልርዳዎት?
ትምህርት ለመማር ነበረ።
ወጌሻ ነው?
አዎ
hello አዎ፣ አዎ፣ ኦንላይን ነው በአካል ነው የፈለጉት?
በአካል- ይሰማል። ኦንላይን ነው በአካል ችግር የለውም። በአካል እ፣ የለም።
በ- እ፣ በአካል already class አልፎና አምስት class አልፏል። እ፣ ለጊዜው ቦታም ይኖር አይመስለኝም። በአካል የለም ቦታ።
እሺ online
online አለን እስከ መጋቢት 16 አለ። discount አለና 12500 ብር ነው። አጠቃላይ ደግሞ 15000 ብር ነው። ለአንድ credit hour 750 ብር ነው። አጠቃላይ credit hour አችን 20 credit hour ነው።
እሺ፣ አ- አሁን ምን- ምንድን ነው ማድረግ ያለብኝ?
ልመዝግብዎትና account ይላክልዎታል።
okay አስገብቼ ምናምን እንትን ማለት ይፈልግ ነው።
አይ ስምዎት- ስምዎትን ይመዘ- ይመዘገቡና account ኡን እስከ መጋቢት 16 በፈለጉት ሰዓት ያስገባሉ። account ይላክልዎታል።
እሺ ልንገርህ፣ hello hello፣ hello